ሌሎች ኃላፊ የሚፈልግ
እንዴት አልሽ?
እግዚአብሔር ይመስገን።
እንትን ምንድን ነው ዋይብስ አዝዤ ነበር እሺ ኤቢሲ እና ሁለት ሰው ከተመዘገቡ በኋላ ለአንድ ሰው ስቶክ ውስጥም የለም መሰለኝ የለም ይላል።
እጥረት አጋጥሞ ነው አዎ እንዴት ነው? እሺ ብ- እንትኑ ብር- ብሩ ሪፈንድ ነው የሚደረገው አዎ፣ እሺ ሴል ያርግና refund ይደረግልዎታል ሀያ አራት ሰዓት ሲሞላ ከሀያ ሰዓት በኋላ እሺ። ግን አይመጣም ማለት ነው ወይስ አዎ stock ላይ ከሌለ መቼ ነበር አሁን እንትን order ማድረግ አዎ።
የጀመሩት?
ወደ አሁን ነው?
አምስት ሰዓት ተኩል ምናምን አካባቢ አዎ ይሞክሩት እስከ ነገ አምስት ሰዓት ላይ fail ስለማያደርግ አዎ okay።
አጋጣሚ የቆየው ከገባ አዎ ይወጣል።
እሺ፣ ቀስ እያሉ ሞክሩትና ካልሆነ fail ሲያደርግ ብሩ ይመለሳል።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ።